ምን ይጠፋ? በዚህ ሳሉ ነው።
ሄሎ
ይሰማኛል? ሄሎ
ወይ የሆነ order ይዤ ነበረ ዘጠና ስምንት ሰባ ሰማንያ ሶስት ዘጠና ስምንት ሰባ ሶስት ሰማንያ ሶስት ሰማንያ ሶስት እሺ፣ ምንድን ነው?
ሬስቶራንት ምግቡ እንዲሰራልኝ ስደውልላቸው ይቆያል በጣም ደውልላቸው ብላኝ ነው።
የት ምግብ ቤት ነው?
ሴሪያና ቤተል
Okay አሁን ታዟል አይደለም? ምግብ መስራት ጀምረዋል ግን አይደለም?
አዎ እኔ accept ብየዋለሁ፣ ግን አሁን ደውዬ እንዲሰራልኝ እየመጣሁ ነው ለማለት ስደውልላት ይቆያል ስደውል አላነሳሉኝ አለች።
ስንት ደቂቃ ይቆያል አለችክ?
እኔ አልነገረችኝም። በጣም ይቆያል ነው ያለችኝ።
እሺ ቆይ ደውዬ ላረጋግጥና እደውልልሃለሁ። እሺ እሺ እሺማ ማነው?
የኔ ሰው
እሺ እኔ ሰው